ጤና ይስጥልኝ። ቴስኮ ስንታ ምንድነው?
ሄሎ ያብስራ፣ እንዴት ዋልሽ?
ደህና እንዴት ነሽ? ሰአዳ ነኝ።
እሺ ወይ ሳዳ እንትን የምቀመጥበት ቦታ ጋራ እንትን አለ የመሳቢያው ጋር ይሄ የሆነ የወረቀት ነገር አለ። ፎቶ አንስተሽ ትልኪልኛለሽ። ወረቀቱ እንትን ነው ይሄ ኪዋር ኮድ።
እሺ ሊያ እሺ ሶስተኛው ላይ ወይ አንደኛው ላይ
instructions የሚለው ነው
ምን የሚለው የካሜራ ነገር አዎ አዎ አዎ አዎ ከፊትም ከኋላም ያለውን አንሺውና ላኪልኝ ቴሌግራም ላይ።
እሺ እሺ ቴንክ ዩ ቻው እሺ ባይ ባይ